በምትወጃትና ሰው ጠራኝ ሳት ማካሌ ሸግየኔ ከውበትሽ ጋራ ገለጠ ሰማይ እንደምን አድረሻል አንቺ አመለኩ አማላይ ጠፋለሽ ማገር በመንደሩ የማብሰልሰል ሚስጢር ይህ ሀሳብ ሽብሽብታ መወያየት ሆኗል ገጥሞ ከትዝታ መወያየት ሆኗል ገጥሞ ከትዝታ የትከሻዬ ግን የጫንቃዬ ገዛ የአይምሮ የደባ ሸክም የተዘታ ከየት ያደርሰኛል መድረስ በሌለበት እታትረው ይዤ በደስታ ከቤት እታትረው ይዤ በስስታ ከቤት ማካሌ ሸቅኔ ከውበትሽ ጋራ ገነት ሰማይ ማካሌ ሸቅኔ በምትወጃት እናት ሰው ጠራኝ ሳትይ ተራመጅ በልቤ በለመድሽው መንገድ ያንቺማ ትዝታሽ በሰባ ይታገድ ቢፈርደኝ ምናለ ዳኛ ቸሰኝ ቂመኛው ልቧማ አጠቃኝ አድሞ ቂመኛው ልቧማ አጠቃኝ አድሞ ጸብ ቸራዶኛል ያላደንቀስ እኔስ ያንችን ፍቅር ወደሰሱ ድርሽ ልቀበልሽ እጆችን ዘርግቼ አልካስ በዳኝ አንችን ትቼ አልካስ በዳኝ አንችን ረትቼ ናካሌ ሸቅኔ በምትወጃት እናት ሰው ጠራኝ ሳት ናካሌ በዳመናው ላይ ከውበትሽ ጋራ ገለጠ ሰማይ ከፍቅርሽ ማጥ ወስዶ ልቤን መንቀበል ትዝታን ጎዝጉዞ ሲያስብሽ ያደረው እደርሳለሁ እንጂ በየበራበሩ አንቺ ካልቸገኘሽ መዳመር ነገር አንቺ ካልቸገኘሽ መዳመር ነገር የለሽ ካጠገቤ ማየዳት ትዝታ የማሰብሽ ጀምር ምሰሶና ዋልታው ውበትሽ ተወርቶ ሞገድ ተነስቶ ተወራርጃለሁ እንዳልመታለት ተወራርጃለሁ እንዳልረታበት ይቅር ለመስክር መርቄ መልክ በአካል ድረሽና እርታንሽ ውደድ በአካል ድረሽና